hello ሰላም ነው አቶ አለሙ? hello hello ይሰማኛል። ሰላም ነው?
ምን እንዴት ነው?
እግዚአብሔር ይመስገን። ሰላም ነው?
ተነፈሰ እንደ ነበር የምደውልልዎት ባለፈው ደውዬልዎት ነበር።
አ እሺ።
እሺ ነገ ነው የሽልማቱ ፕሮግራም እና ማንን ነው የሚወክሉት?
እሺ እንትን አንድ ሁለት ሰው ሲጠይቅ ያለው እሺ ነገ ከ- አራት ሰዓት ከሁለት
ፒያሳ እ።
ቸርችል ጎዳና ሊሴ ገብረ ማርያም ትምህርት ቤት ያለው ኢትዮ ቴሌኮም ዋናው ማለት ነው ፒያሳ ያለው እዛ መምጣት እንችላለን። ፎ ለፎቶ ፕሮግራም ብቻ ነው ሽልማቱ የሚገባው በራሶት በቴሌብር account ሆኖ የሚገባው ነገር ግን እ፣ ፎቶ ፕሮግራም ብቻ መጥቶ ፎቶ ተነስቶለት ሊሄድ የሚችል ሰው መታወቂያ ያለው ሰው እሺ በቃ ነገ ሁለት ሰው አዘጋጅቻለሁ። ያው እናንተም ወደ ኋላ ትክክል ጊዜ ነው የሚያመኩት።
እሺ ይጠይቁና እስቲ ይጠይቁና ነገ የሚመቸው ሰው አንድ ሰው ስሙንና ስልክ ቁጥሩ እንዲነግሩኝ ነበረ።
እሺ እሺ አዘጋጃለሁ። አሁን ከቢሮ ወጥቼ ትንሽ ምሳ እየበላሁ ነው።
እሺ እንደጨረስኩ አዘጋጃለሁ። ችግር የለም።
ስንት ሰዓት ላይ ልደውልልዎት?
አንድ አስር አስራ አንድ ሰዓት
አስራ አንድ ሰዓት ላይ
እ እሺ በቃ እሺ እሺ እሺ እሺ እሺ እሺ